ጤና ይስጥልኝ አሽቴ ደህና ነኝ እባክዎ ምን ልርዳው
ስር ሄሎ ምን ልርዳዎት
ከቱ ወገት ስፖርት ሰማንያ ሰባት ብር ዲፖዚት አድርግቼ ብር አሁን
ከየት አካውንቶ ከቴሌ ብር ከወይስ ከሲቢኢ
ከሲቢ ሲቢ ብር ከሲቢ ብር አዎ ወደ ቱዌክ ስፖርት
አዎ ቱ ወገት ስፖርት አዎ በዚህ ስልክ ሳይሆን በሌላ account number ነው ደረሰኝ እሺ፣ ቁጥሩን ይሰጡኛል በቴሌግራም ላክቻለሁ
እሺ ስልክ ቁጥሮትን ይስጡኝ እሺ ለማያች ዜሮ ዘጠኝ እሺ አርባ ሰባት አርባ ሰባት አርባ አንድ
አርባ አንድ ዘጠና ሁለት ዘጠና ሁለት ዘጠና አንድ ዘጠና አንድ ይህ ስልክ ቁጥር ቴሌብር የሚጠቀሙበት ነው አይደል
አቡ- አዎ
እሺ እ፣ ስንት ብር ነበር ያስተላለፉት
ሰማንያ ሰባት ብር ሰማንያ ሰባት ብር አዎ deposit አደረኩት እና balance ስሞትም አለበት
በ- በቴሌብር
እሺ በ- የቴሌብር ወይ- ስሞት ማን ይባላል አብዲ አሊ አህመድ
አብዲ አሊ አህመድ በቴሌግራም ስም ደግሞ ባህር አብዲ ነው
ማን ነው እሺ፣ በቴሌግራም ባህር አብዲ አሊ ነው
እሺ ስሞትና ስልኮትን ከስር ይጻፉበት እ፣ እዛው screenshot ጽፊያለሁ ጽፊያለሁ እሺ ለማያች እሺ ቴሌግራም ላይ እና አስተካክልልኝ እሺ ለሚመለከተው ክፍል አስተላልፈን ሲስተካከሉ ደውለን እናሳውቆታለን እሺ እሺ እሺ እሺ ስለ ደውሉ እናመሰግናለን አገልግሎት ላይ ያሉትን አሳውስታይ ከሚሰሙ ድምጽ ባለ አስቀምጥ ማለት ነው ኦኬ